Hello ጤና ይስጥልን ቤት ቤት
ይቴ password ጠፋ።
ምን ጠፋብህ?
password ጠፋ።
ጠፋብህ?
አረሳ password እንግራ የሞክርኩና ዘጠኝ ብለህ ጀምርና ስልክህን ዘጠኝ ብለህ ነው የከፈትከው account አይደል? ዘጠኝ ብለህ እና- ጀምርና አስራ አምስት ከ- እኮ ዘጠኝ ብለህ ጀምርና ማለት ነው ስታስገባ ስልክህን
ወይ password ም ስልክም ይመጣሉ። password ይህ password ከዛ እኔ password በደንብ ይመጣል?
አይሻልም። አይ አይሆንም። የነሱ forget ነው password የሚሻለው።
ብለህ ከዋል አ forget password ስትል አዲስ password ይላካል አ?
አ እሷን ኮፒ አይገባም።
paste አድርግ አይገባልህም አይገባም። አሁን ይኸውልህ password ኡን አትሙላው እሺ መጀመሪያ ቁጥርህን ከላይ ሙላውና እሺ ከዛ forget password በለው ከዛ እሺ።
SMS ይላክልሃል SMS ሷን copy paste አድርጋት እሺ እንደጥፋት አ copy ና paste ይሆናል።
እ እ ኮዷን ማለት ነው ሲላክልህ አዲስ copy paste አዲስ- አድርገህ ታስገባታለህ እሺ እሺ እሺ፣ አመሰግናለሁ።
እሺ አባት እሺ